አሪፍ ነው። ማን ነበረች? ጤና ይስጥልኝ አቶ ሀሰን።
አዎ
ከአሪፍ ቤ ነው እየደወልኩለት ያለሁት። ሰላም አዎ።
እባላለሁ። ትናንትና ደውሎ አመልክተው ነበረ።
አዎ እሺ፣ ስለተስተካከለሎት check ያድርጉ።
አይ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን።
አይ አይ ሰላም፣ እሺ መልካም ቀን ላንቺ።
እሺ።